በዜሮ ብር ይገባል ተብዬ ጠዋት ማታ ነው ከሁለት ሰዓት በኋላ አሉ።
hello መሰረት ላይ ምን ልታዘዝ?
ወይኔ ይሄ ሁሉ እየሰማሽ ነበር። እኔ ስልክ እሺ፣ ችግር የለውም።
የሆ- የሆነ order አለኝና ማለት ነው። ማታ ምግብ ቤት ተሳስቶ ሌላ ሰጠኝ። ከዛ ተቀያይሮ ወሰድኩት። ከወሰድኩ በኋላ ደግሞ ተደወለልኝ።
እሺ
ከዛ በቃ አሁን ተዘግቷል። ጠዋት እ፣ ገብቶ complete ይባልልሃል፣ በስ ይገባልሃል በዜሮ ብር ተብያለሁ።
ለማን ነበር ማታ ያሳወቅከው?
አላሳወቅኩም። የሆነ ደውሎልኝ ነው። ይሄ ምንድን ነው customer support ምናምን ናቸው መሰለኝ። ደውሎልኝ ነው እንደዛ አለኝ።
ወንድ ነው ወረሩልኝ እ እ ወንድ ነው።
አ አ ዘጠና አንድ ሰማንያ ሰባት ወረሩ
ዘጠና አንድ ሰማንያ ሰማንያ ሰባት አ አ አ ልጠይቅልህ።
አልታልሽ ከየት ነበር ያዝከው?
አ አ ከየት ነበር ያዝከው?
ካኳፋ
ምን ንገረኝ። አንተን አ አ ያንተን ስም ንገረኝ።
ሀያቱ አብደላ ሀያቱ እሺ፣ እጠይቃለሁ። እሺ አብደላ እሺ